Hello Hello
አይሰማም
ይሰማል ሰላም ነው ትልቅ ሰው?
ሰላም
ትልቅ ሰው አዳሙ ነው አይደል?
አይደለም ተሳስተዋል ዋሽንግተን የህክምና ማዕከል ነው እ እ ዋሽንግተን የህክምና ማዕከል ነው
ኧረ ተይ አዎ አስራ አምስት ሀያ አራት ዘጠና አምስት አስራ አንድ አይደል?
አይደለም ዋሽንግተን የህክምና ማዕከል እና ስልኩ እንጂ አስራ አምስት ሀያ አራት ዘጠና አምስት አስራ አንድ አይደለም?
አይደለም ስልሳ አምስት አስራ አንድ እ እ ስልሳ አምስት አስራ አንድ ነ